ሄሎ ሁሉ ስፖርት ብር ነበረኝ እና ከሁሉ ስፖርት ወደ ቴሌ ብር ስገለብጥ ሄሎ ሄሎ እናት አይሰማትም?
አ- አሁን እየሰማን ይሰማኛል። ከሁሉ ከሁሉ ስፖርት ወደ ቴሌ ብር ስገለብጥ
አልገባለትም?
አልገባም። አዎ እና ስልክ ቁጥር ልንገርሽ።
አይ ስልክ ቁጥር አይደለም። እ፣ የቴሌ- የሁሉ ስፖርት ላይ ይግቡና እ፣ trans- እሺ።
ሄሎ
አቤት እናት። እሺ transaction history የሚል አለ። እሱን screenshot አድርገው ቴሌግራም ላይ ነው የሚልኩልን።
ምን አልሽኝ? አይ- አይ- አልሰማሁሽም።
ሄሎ
ሄሎ ወይ እናትዬ።
የሁሉ ስፖርት account ላይ ገብተው more የሚል አለ አይደለ?
አዎ more የሚል አለ። አዎ more የሚለው የ transaction history የሚል አለ።
እሺ transaction። እሺ እሱን screenshot አድርገው ቴሌግራም ላይ ላኩልን።
እሺ በ- በ- በምን ላክሉት?
ቴሌግራም ላይ
በሁሉ ስፖርት።
ኬታችን እዛው ላይ አለ። አዎ
እሺ እሺ እናቴ። እሺ ካልሆነ እደውልልሻለሁ መልሼ።